ጤና ይስጥልኝ። ልብ በልጅ ባኮና ቴሌቪዥን መረጃ ልስጥ ነው።
ጸጊት አይሰማም በደንብ ማይኩን አስታች ውስጥ ጤና ይስጥልኝ። ለብዛ ጸጊት ነኝ። ባኮና ቴሌቪዥን መረጃ ልስጥ ነው።
በትግርኛ አድርጊው። በትግርኛ ጸጊት ከሆንሽ በትግርኛ ጣና በላይ ለብዛ ጸጊት የበይዞም ታይነት ነገር ሐበሬታ ከበው
እሺ፣ መጨረሻ ላይስ ምንድን ነው የምትይው?
የለብዛ ስለተደወሉ ለመስገን ሰናይ መዓልቲ ወይ ከዓ ጽቡቅ መዓልቲ ጽቡ ማለት ትራንስፈር አድርጊ ወደ ጁድ
ወደማ ጁድ ጁድ ጁዲጋ ኦኬ
ትራንስፈር እስከ ይሄዳል ጥግ ድረስ ይሄን ብዙ ይዞራል።
ለቪዛ ጁዲ ነኝ። ባኮሚኔ ስለዚህ መረጃ ልስጥ።
ጁድ አይሰማም በደንብ እስቲ ጤና ይስጥልኝ። ሄሎ ቪዛ ጁዲ ነኝ። ባኮሚኔ የጉዞ መረጃ ልስጥ።
ኦኬ ብልጽ ይሰማል በደንብ አዎ ይሰማል።
ኦኬ ዝጊው እሺ እሺ